ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ትናንትና ታጫውቼ ነበር እና ሆኖ ሲያሰጥ ነበር እና አልገባልኝ።
ጠቅላላ ውዱ ስንት ነው?
ስድስት መቶ ምናምን ነው።
እሺ የትኬት ቁጥሩን ይንገሩኝ። አውጥተዋል?
አዎ እያወጣው ነው እያወጣው ነው። እሺ ያ ይሄ እሺ
ሰማንያ አንድ ሰማንያ አንድ
ሀያ አራት ሀያ አራት
ሀምሳ አምስት ሀምሳ አምስት ሰላሳ አምስት ሰላሳ አምስት ስልሳ ዘጠኝ
በኦንላይን ነው
አዎ ኦንላይን ነው።
አስተላልፍ ይሉታል።
እሺ ታማላሽ ቦነሱ ነው አምን የሚመለስልኝ ያው እኛ አስተላልፈን ልዎታል። መልሱን ስናገኝ እናሳውቆታለን።
እሺ እሺ